ጤና ይስጥልኝ ቤተሰቤ ዲቦራ ነኝ ባልኮ ምን ልርዳው?
ሰላም ነው ዲቦራ?
አለሁ እግዚአብሔር ይመስገን።
ቅድም ቤተልሔምን እያዋራኋት ነበርና ስለ ስለ prize drop November ላይ የወጣው ማለት ነው የ tournament ነው።
የ tournament ኡ ሳይሆን ይሄ prize drop አለ spin የምታደርጊው እሺ
እሱ እንትን አልገባልኝም። December ግማሽ ላይ ይገባል ብላችሁኝ ነበረ።
December ግማሽ ላይ አዎ የ December ኡ ነው አንተ እንትን ያደረግከው አይደለም የ November ነው።
የ November አዎ እ፣ እሺ ቀን ጊዜ መስመር ላይ ጠብቀኝ።
እሺ
hello አቤት ቁጥርህን ንገረኝ ነው የምትጠቀምበት ዜሮ ዘጠኝ አስራ ሁለት ዜሮ አምስት ዜሮ አምስት ሰላሳ ሰባት ሰላሳ ስድስት ሰላሳ ሰባት ሰላሳ ስድስት
እሺ hello አቤት ዲቦራ?
የ November ኡ ላይ አላገኘሁም list ኡ ላይ ያየሁት ነበር ቁጥርህን ነው ምናልባት prize የ December- drop ምናልባት እሺ አዎ አዎ፣ የ December ነው I think ልከህልናል እንዴ እንትን ቴሌግራም ላይ ልከህልናል screenshot ምናምን
ልኬ ነበረ የ December ነው ተሳስቼ ነው November አልኩሽ December ነው እሺ I think so
እሺ lemme check hello አቤት ዲቦራ ይቅርታ check አድርጌ መልሼ ልደውልልህ እሺ ወይም October ላይም check አድርጊልኝ መጨረሻ ላይ ስላስተክስ so በዚህ ቁጥር ነው አይደለ ሌላ account የለህም ሌላ account የለኝም በዚህ ቁጥር ነው እሺ በቃ check አድርጌ አሳውቅሃለሁ እሺ thank you እሺ እሺ